ለማን ይባባ
hello
ጤና ይስጥልን።
አብሮ
አለን አዳና ይመስገን። እንትን ቲክቶክ ላይ ነው ዩቲዩብ ላይ አግኝቼ ነበር ቁጥራችሁን መኪና የሚሸጣለን ብላችሁ።
እሺ ሱዙኪዎቹ ናቸው ያሏችሁ? ኤቭሪ
ሱዙኪ ኤቭሪ አለን።
እ ስንት ነው ዋጋው የሚለው?
አንድ ነጥብ ስድስት አለን።
አ minimum ኡ አንድ ነጥብ ስድስት ነው።
አዎ ሁለት ሺ አስራ ሁለት አለን። አንድ ነጥብ ስድስት
okay እ ፓስተር አደባባይ ይላል አድራሻችሁ።
አዎ አዎ
እሺ እሺ